ጤና ይስጥልኝ በሽቴ
ው ሰላም ሰላም ነው አለ
አለን። አንድ withdraw አድርጌ ነበርና አልገባም።
እሺ መስመር ላይ ጠብቁኝ። እሺ ነው ሄሎ
ጤና ይስጥልኝ። ወጪ አቤት።
አብዛ ነው
አዎ
አሁን ደወልክበት ጤና ይስጥልኝ ስልክ ቁጥር አዎ፣ በዚህ ቁጥር
መቼ ነበር ያዘዝከው?
ዛሬ
ሁለት ሺህ ብር ነው
አዎ
እሺ ገብቶልሃል ወደ ቴሌ ብር account እሺ thank መልካም ቀን